ሄሎ
ተቋረጠ hello?
ድምፅሽ።
አዎ ተቋርጦ መሰለኝ። እሺ ማን አዎ።
ነበር የል- የልጆትን ስም ማን አሉ?
ሌዊ
ሌዊማ አምደ ጻዲቅ
እሺ ስንት አመት ልበል?
አምስት
አምስት አመት። እሺ email address አለሽ? ሀና አዎ
ማን ልበል?
ሀና H A N N A
እሺ M M A A ዋይ
ዋይ
ኤ ሲ አይ ፒ ኤች
ሲ አይ ቲ ኤች
at gmail dot com
እሺ ከ March ሁለት ቀደም ብለን ለማስታወስ እንደውላለን። እዚያን ጊዜ center መተሽ መመዝገብ ትችያለሽ።
እሺ thank thank አመሰግናለሁ። መልካም ቀን።
አሜን ሎላ